አልማዝ እባላለሁ። ምን ልርዳ?
ሰላም ጤና ይስጥልኝ። የስራና መዝገብ ይለኛል።
እሺ ስሞትን ማን ልበል?
ማለት ሰናይ ባ
ሰናይ አ
ሰናይ ማ
ሰናይ አንለኝ
ሰናይ ማን አለኝ? ይቅርታ አንለኝ አንለኝ
ሰናይ አንለኝ።
አ
እድሜ
ዘጠኝ ዓመት
hello እድሜ አቤት አስራ ዘጠኝ እ
እሺ በዚህ ስልክ ነው የሚመዘገቡት ወይስ ሌላ ስልክ ሊያዝ?
በዚህ ነው በዚህ ነው
እሺ የመኖሪያ አድራሻ
አ አዲስ አበባ
የ- አካባቢ
እ ጀሞ ጀሞ ቁጥር ሶስት የሚኖሩበትን አካባቢ ይንገሩ።
ጀሞ ጀሞ ጀሞ
እሺ መስራት የሚችሏቸውን ስራዎች ይንገሩኝ።
እ system መስራት የሚችሏቸውን ስራዎች ይንገሩኝ።
system
system